ሰላም ሰላም፣ ጤና ይስጥልኝ ቤተሰቤ። እስከዳር ነኝ፣ እባክዎን ልርዳዎ?
ሰላም
አለን እግዚአብሔር ይመስገን።
check አድርጊልኝ እስኪ የሆነ ኮድ ንገሪኝ።
እሺ
አስር አስር ሀያ ሰባት
አስር ሀያ ሰባት አርባ ስድስት
አርባ ስድስት እሺ እም?
ሰማንያ ሶስት
ዘጠኝ መቶ ሰላሳ አራት ብር ዊን ነው። እንኳን ደስ አለ።
አግኝቷል።
አዎ ዘጠኝ መቶ ሰላሳ አራት ብር።
እሺ እናቴ እሺ ሄደህ መቀበል ትችላለህ።
እሺ፣ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ቀን።
አመሰግናለሁ። ኧረ እኔ መስሎኝ። ኧረ ወረደ